ሰነፍን ተነስ ልበለውና ከተኛበት እግዚአብሔር የለም እንዳይል ሞትን እንዳይሞት የተደረገለትን ምሕረት ከዘነጋው ቀጣዩን ዕድሜ ዘላለሙን እስኪ ላስታውስው ሰነፍ በልቡ አምላክ የለም እንደሚለው ልቤ አይደለም። ሰነፍ በልቡ አምላክ የለም እንደሚለው ልቤ አይደለም። ጨክኛለሁ እኔስ ላመልክ ጨክኛለሁ፣ ጨክኛለሁ ልዘምርል ጨክኛለሁ፣ ጨክኛለሁ ክበር ልልህ ጨክኛለሁ ጨክኛለሁ ለዘለዓለም ጨክኛለሁ። ሰነፍ በልቡ አምላክ የለም እንደሚለው ልቤ አይደለም። ሰነፍ በልቡ አምላክ የለም እንደሚለው ልቤ አይደለም። ጨክኛለሁ እኔስ ላመልክ ጨክኛለሁ ጨክኛለሁ ልዘምርል ጨክኛለሁ ጨክኛለሁ ክብር ልልህ ጨክኛለሁ ጨክኛለሁ ለዘለዓለም ጨክኛለሁ ከንቱነትን የሚፈልጉ ምሕረታችውን ትተዋልና መቀበል ሕይወታቸው አንተን በኃጥኣንም ድንኳኖች መቀመጥን ወደዋት ልባቸው ጠፍቷል ከመንገድ በመሳት እኔ ግን በምስጋና ቃል እቀኛለሁ ላንተ ኃይል ሞገስ ክብር አግኝቼብህ ያለሁና በፍቅር እጅህ እኔ ግን በምስጋና ቃል እቀኛለሁ ላንተ ኃይል ሞገስ ክብር አግኝቼብህ ያለሁና በፍቅር እጅህ ደግነትህ በምድር ሁሉ ሞልታ ሳለ ፍጥረት ክፋቱን እያበዛ እየጨመረ ነፍሳቸውም በርኩሰታቸው ደስ እያላት ከንቱ መሻትን ለራሳቸው ገንዘብ አረጓት እኔ ግን ልዑል ለስምህ እገዛለው ለጌትነት ምን ጎደለኝ በቅፍ ስኖር ከሰላሙም ከሁሉም ነገር እኔ ግን ልዑል ለስም እገዛለው ለጌትነት ምን ጎደለኝ በቅፍ ስኖር ከሰላሙም ከሁሉም ነገር ሰነፍ በልቡ አምላክ የለም እንደሚለው ልቤ አይደለም። ሰነፍ በልቡ አምላክ የለም እንደሚለው ልቤ አይደለም። ጨክኛለሁ እኔስ ላመልክ ጨክኛለሁ ጨክኛለሁ ልዘምርል ጨክኛለሁ ጨክኛለሁ ክበር ልልህ ጨክኛለሁ ጨክኛለሁ ለዘለዓለም ጨክኛለሁ ሰነፍ በልቡ አምላክ የለም እንደሚለው ልቤ አይደለም ሰነፍ ለልቡ አምላክ የለም እንደሚለው ልቤ አይደለም ጨክኛለሁ እኔ ስላመልክ ጨክኛለሁ ጨክኛለሁ ልዘምርል ጨክኛለሁ ጨክኛለሁ ክበር ልልህ ጨክኛለሁ ጨክኛለሁ ለዘለዓለም ጨክኛለሁ የጽድቅን ጥማት ስላልፈለጓት ከንቱ ሆኑ። በረከትንም ለመቀበል ከቶ አልታደሉም። ለማይረባውም አእምሮ አልፈው ሲሰጡ አላስተዋሉም። ለሰሩት ሥራ ምክንያት አጡ። እኔ ግን አስተውይህን እራመዳለው በስርዓት መካሬ ነው ለኑሮ ይወደዋል ሁለንተናዬ። እኔ ግን አስተውይህን እራመዳለው በስርዓት መካሬ ነው ለኑሮ ይወደዋል ሁለንተናዬ ይወደዋል ሁለንተናዬ ይወደዋል ስርዓትህ ይወደዋል ሁለንተናዬ